hello እሺ፣ አሁን ደውዬ ተቋርጦብኝ ነበር። ቡና ማስያዝ ነበረ።
እሺ
ስሜን እየነገርኳት ተቋረጠብኝ ስልኬ። እሺ፣ እሌኒ ዋይሌ።
እሌኒ መዝግብ ያለው ለሁለት ሰው ነው አይልሽ?
አዎ፣ እሌኒ ዋይሌ እና ስራፊል ዘሪሁን።
እሺ እሌኒ ብዬ ለሁለት ሰው ቦታ ይሻላል።
እሺ፣ ትኬቱን ምን ላይ ነው ማግኘት መቁረጥ የምችለው?
ትኬቱን እዛው በአካል መጥተው ከስድስት ሰዓት እስከ አስር ሰዓት ባለው መጥተው መውሰድ ይችላሉ። ያው Economics Association
ከ- like ስመጣ መሆን አይችልም? ግዴታ ከ- ከአስር ሰዓት መምጣት አለብኝ?
አዎ እስከ አስር ሰዓት ሊያልቅ ስለሚችል ከዛ በፊት መጥተው መውሰድ ይችላሉ።
እሺ፣ ስንት ነው ዋጋው? መግቢያ አራት መቶ ብር
thank እሺ እናመሰግናለን።